hello
ሰላም ጤና ይስጥልን። ቴሌቪ
hello
hello ይሰማል። ጤና ይስጥልን። ምን ልርዳዎ?
ጥሪ ማሳመሪያ ፈልጌ ነው።
ይቅርታ፣ ይሄ ቴሌቪዥን game አገልግሎት ነው። ስምንት ሀያ ሁለት ስምንት ሀያ ሁለት ላይ ደውል።